Transmite የኢፌዴሪ ማዕከል በአካውንት ዶት
ከአዲስ አበባ ደሴ መረራ ሰዓት ለማወቅ ፈልጌ ነው።
እሺ። የዛሬ ብርሃን ነው።
የዛሬ አዎ፣
ትኬት ቁጥር አለው already ወይስ ገና አቤት። ሄሎ አዲስ ለመቁረጥ ፈልገው ነው ወይስ ገና አዲስ አዎ፣ አዲስ ለማወቅ ፈልጌ ነው ዛሬ ያለበትን check ያደርጉት ማለት ነው።
እሺ።